హలో ಇಲ್ಲ
ఇస్తలే ಇಲ್ಲ
ఇస్తలే ಇಲ್ಲ ఆవే ሰላም ఆవే ጤና ይስጥልን ቴሌቪ አይሰማ
ይሰማል
ስምንት ስንት ዘጠኝ ሰማንያ አምስት ነው። ምንድን ነው እስ አልገባኝም። እና አዎ ቴሌቪዥን ጌም ነው እ?
ቴሌቪዥን ቴሌቪዥን ጌም ነው ጌሞችን ሲጫወቱ ሽልማቶች አሉ እ፣ okay okay። አይ አጭበርባሪዎች ስላሉ ታውቂያለሽ፣ አቤት አጭበርባሪዎችም ስላሉ ምንድን ነው ብዬ እኮ ነው።
አይ አይ አይ ቴሌቪዥን game ነው game ኦችን ሲጫወቱ ሽልማቶች አሉት ኮከብ ዘጠኝ ሰማንያ አምስት ምሰላል ብሎ ይደውሉ አ፣ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ቋንቋ ይምረጡ የሚል አለለት okay። ክፍያው ምን ያህል ነው?
በየቀኑ ከሆነ ሁለት ብር ይቆርጣል ኦኬ በየሳምንቱ ከሆነ አስር ብር ቆርጦ ትኬት ይሰጡታል። በትኬቱ እርስዎ ደግሞ ድሎትን መሞከር፣ game ኦችን መጫወት።
በማንኛውም ስልክ መጫወት ይቻላል።
አዎ በጥያቄና መልስ በ USSD መጫወት ይቻላል። በትንሿ ስልክ ስማርትፎን ከሆነ ስልኮች ደግሞ በድረገጽም ገብቶ መጠቀም ይችላል።
okay okay።
እሺ፣ game ኡን ይዩትና አመሰግናለሁ።
ግልጽ ያልሆነ ነገር ካለ መደወል ይችላል።
እሺ፣ አመሰግናለሁ።
መልካም እድልሽ።
እሺ